ትምህርት ቤት
draw አድርጌ ማታ processing ብሎ እስካሁን ብሩ draw ነው ምን አልከኝ?
ብሩ draw አድርጌ እሺ
ምንም አልገባልኝም። እንግዲህ ከስንት አንድ ሰዓት ነበር ያደረኩት።
ስንት ብር ነበረ?
ሶስት መቶ ብር ወዴት ነው ያደረግከው? ወደ ቴሌ ብር ነው ወደ ንግድ አ- ከ- ንግድ ባንክ ወደ ባንክ?
አ እሺ በዚህ ቁጥር አይደለም።
እሺ ትነግረኛለህ።
አየማ
ንገረኝ። እሺ ቁጥር አርባ ሀያ አንድ
አርባ ሀያ አንድ
ሰባ ሰባ ሰባት ሰባ ሰባ ሰባ ሰባት
ዜሮ ዘጠኝ አርባ አዎ ሀያ አንድ ሀያ አንድ ሰባ ሰባ ሰባት አይ ልክ ነው። እሺ
okay
መቼ? ትላንትና ነው ሌሊት።
very good concept.
እሺ ገብቶልሃል እኮ ገብቷል?
አስቻለው አዱኛ ነው አይደለ?
አዎ።
ወደ ንግድ ባንክ account ገብቷል።
እሺ፣ ሰላም ነበር። እሺ፣ አየሁ።